hello ፍቅር ነኝ።
ሰላም ነው ፍቅር?
ሰላም እንዴት ነህ?
አለሁ እግዚአብሔር ይመስገን። ሶፎንያስ ነኝ። ኦንቴም እያዝልሃል ተብዬ ነበር complete እንድትልኝ።
okay በምን ምክንያት ነው የሶፎንያስ የምታውቁት case አለ እንዴ? እያለ በመቀያየር ማለት ነው። አዎ ነግሬያቸዋለሁ።
ምግብ ተቀያይሮባችሁ ይስተካከላል? እሺ order ነበረ ንገረኝ።
አረ ይስተካከላል ብሎኛል።
አዎ በቃ አስተካክልላለሁ ሶፎንያስ።
እሺ እሺ እሺ ንገረኝ።
ልንገርሽ ቆይ እሺ
ዜሮ አምስት አርባ ሶስት ዜሮ አምስት አርባ ሶስት እሺ አዎ።
አስተካክልልሃለሁ።
እሺ እናት እሺ እሺ እሺ